ሄሎ
ወይ እናት
ወይ ይሁን አንዴ መስመር ላይ ጠብቀኝ እሺ ወይ ልደውልልህ አንዴ check አድርጌ አሚን በድር ነው ያልከኝ አይደለ እ አሚን በድር አይደል ያልከኝ
አዎ አሚን በድር ነው መሰለኝ። እንትኑን ልከናል። አን- እሱ ውስጥ እኮ ሌላ ሰው የለም። አሁን ልኬላት እኮ ገባኝ።
እንትን ብሎኝ ነው።
ላክልኝ ያለክ ማን ነው ቆይ
ስልኩ አስራ ሁለት ቤት የተላከው
ያንተማ ገባኝ አይ ላክልኝ ያለክ ኧረ?
ማን ነው ነው ያልኩክ እ ኤን ላኪ- ዲስክ ላክልኝ ያለክ ማን ነው እ፣ እንዳንቺው ሴት ነች። እ፣ ከፋይናንስ ጨርሼ እሺ ከዛን ለ- አሚን ይሄ ነው ከፋይናንስ አቤት።
ጨርሼ ፋይናንስ ጨርሼ እኔ ዲዜት ክላክልኝ አለችኝ። እንዳንቺው ድ- ሴት ነች።
እኮ ሰማንያ ስምንት ዜሮ አራት ላይ ደውለው ነው ላክልኝ ያለችክ አዎ
እሺ ማለት በ- እ ዲ- ይሁ installation የሚሰራው እኮ በቀጠሩ ነው ለዛ ነው አሁን በአሁን ሳይሆን አሁን እም።
ዛሬ አይደል ከፋይናንስ ጋር ያለውን የጨረሱት
ያ- ቆይቷል ከፋይናንስ ጋር የጨረስነው ያለውን ግን በመሀል ቼኩ ጠፍቶ ምናምን ነበር እሺ በማን መሰለኝ።
ስም ነው ቼኩ
ይሁን
እሺ ይሁን አንዴ መልሼ ልደውልልክ ይቅርታ እም፣ ዘነሽ ከጎን ሌላም ተቀናቃኝ ስላለብኝ ነው።
እሺ አንዴ መልሼ እደውልልካለሁ እሺ እሺ እሺ።
እሺ